ሄሎ ሄሎ ሄሎ
ማን ልበል?
ሄሎ ሄሎ ማን ጤና ልበል?
ይስጥልኝ። ቤስት ቤት እሺ ማን ልበል? አንቺ ናቲ ቤቲ ነኝ። ቤ- ኦኬ ቤቲ።
ናቲ አ ያ ቼክ ላድርጋችሁ ብዬ ነው። አይ እሺ እንደምታዩት ኮሎን እ እንትን አልቆታል።
ያ
እርጉት ነበሩት። እሺ እ ሌላ ደግሞ ሌላ።
ምን መሰለሽ እንትን በይልኝ ተስፌን ረስቼው ነው።
እ።
እ ባለፈው ካሾት ያደረገው ሰው ያለ አይደለ?
እም፣ እም፣ ባለፈው ካሾት ያደረገው ሰው እሺ እሱን ከፖልን ላይ አሁን ላይ ካሻዎት አክቲቭ ነው ወይ ምናምን ብሎ ጠይቆኝ ነው ሰውየው ጠይቆኝ ነው እና ፖልም እንደዛ ብለ ጠይቀው አክቲቭ ነው ወይ ካሻዎት ቢያደርግ ሰው ብር አይዝበትም ወይ ምናምን በሉና አይዝበትም እንዲለው ጠይቀው በልዩና ማለት ነው እ።
እንትን ካለው ያኛውን ሰውዬ ያ ካሻዎት ማድረግ ትችላለህ በል።
እሺ ያኛውን ሰውዬ ብለው ያውቀዋል እሱ።
አ- አ- አዎ ያውቃል። ባለፈው ቢሮ መጥቶ የነበረው እሺ እሺ ካሻዎት ዛሬ ላድርግ ወይ ይሰራል እያለ ነው እና እሺ ለስራ ለመስራቱን ኮንፊርም አድርጊውና ፖልን እ፣ እሺ አዎ ይሰራል ካለ እ፣ እንትን በል በሰውዬ አናግሩትና እሺ ተንበለስ እሺ፣ በቃ ይሄንን ተመጉት። እሺ ቶሎ እሺ በስ ማለት እሺ እሺ በዚህኛው ብቻ እንጠቀም። ያ ነው።
እሺ